ጤና ይስጥልኝ። የለቪዛ ዛቂኝ የባኮና ኢትዮጵያ መረጃ ልስጠው።
እግዚአብሔር ይመስገን። እንትን እንፈልግ የነበረ ፓስፖርት ለማውጣት የሚያስፈልግ process
ፓስፖርት እ
እሺ document ኦቹን ነው document ኦቹን ነው ወይስ እንዴት አድርገው እ፣ እንደሚያወጡ ነው ማ- ማወቅ የፈለጉት?
እ፣ እንዴት አድርጌ እንደማውጣ ነው የፈለግኩት።
እሺ የመጀመሪያ ቀበሌ መታወቂያና
እሺ።
birth certificate ሊኖሩት ይገባል። የ birth certificate ወይም ደግሞ የ birth certificate የምን የትምህርት?
አይ ይሄ አይደለም የ birth
እሺ
የልጅ እሺ ሰርቲፊኬት ማለት ነው።
እሺ እሱን ካሎት እንትን website እነግሮታለኝ እዛ ላይ ቀጠሮ ያስይዛሉ።
okay እሺ፣ እሺ ል- ልንገሮትና እስክሪብትና ወረቀት ከያዙ ይጻፉ።
እደውልልሻለሁ። እሺ እደውላለሁ።
እሺ ደውሉ።
እሺ እሺ ልብዛን ስለደውሉ እናመሰግናለን። መልካም ቀን ይኑሮት።
እሺ እደውላለሁ።